Merhaba Film Best Beat.
ለው
Best Beat ነው የምንወዳ።
እንትን ባላንስ ዊዝድሮ አድርጌ ነበር እና ድምፅ ርቆብኛል።
ዊዝድሮ አድርጌ ነበር
እሺ ሳልሆን እሺ
እና ባላንስ ላይ አልጨምረውም፣ ግን ቆርጦ ታድርጓል።
እሺ። በሳንቲም ፑል ቴሌቨር ነው።
ዋ ወደ ቴሌቪዥን እሺ። እ፣ ሳንቲም ፔዮች ጋር የተወሰነ የ system ችግር ስለተፈጠረ ነው። እሺ። በስ- ከሳንቲም ፔይ ወደ ቴሌብር የሚደረጉ transaction ኖች ላይ በሳንቲም ፔይ side በኩል የተወሰነ ተ- የ system ችግር ስለተፈጠረ ነው። አሳወቀናቸዋል። እያስተካከሉት ነው። ተስተካክሎ እንዳለቀ ይገባል። እሺ።
እሺ እሺ እሺ። መልካም ምሽት።